ሄሎ ጤና ይስጥልኝ። ሄሎ ቅልስ ጤና ይስጥልኝ። ምን ሰው ነው?
አብረሽ ቅልስ
ሰላም
ሰላም
ወ- ወደ ፍሊንትስቶን ሆምስ ነው የደወሉት?
እ ወደ ፍሊንትስቶን ሆምስ ነው የደወሉት።
አዎ
የአፓርትመንት እና የአክሲዮን ሽያጮችን ጀምረናል። ምናልባት interest ካሉት ቀጠሮ ላሲዞት።
እሺ
እሺ ማስታወቂያችንን ሰምተው ነው የደወሉት?
አዎ
ከምን ላይ ነው ማስታወቂያውን የሰሙት?
ከሬዱ
ከሬዲዮ። እሺ እሺ እ፣ ቦሌ ገርጂና ልደታ office አለን። የት ይመቾታል?
ሪፌንሱ
እህ ሪፌንሱ
ምን አሉኝ? ይቅርታ
ሪፌንሱ
እ፣ የት ነው ያሉት እርሶ? አዲስ አበባ ነው አይደል?
አዎ
እሺ ልደታ አለ፣ ገርጂ አለ፣ ቦሌ አለ። ቢሮአችን ማለት ነው።
እሺ
የት ያለው ይቀርቦታል?
እስኪ ደገም
ቦሌ፣ እሺ ገርጂ እህ እና ልደታ
ልደታ
የልደታ ይሻላል። እሺ መቼ ይመቹታል?
እኔ እህ ቅዳሜ
እሺ እሺ ቅዳሜ ስንት ሰዓት ላይ?
ስድስት ሰዓት
እሺ ይቅርታ ስሞቱን ማን ልበል?
አልማዝ
እሺ ወይዘሮ አልማዝ ቅዳሜ እደውልልዎታለሁ።
እሺ እሺ መልካም ቀን።